ያስፈልኛል ሬስን የባኩ ምንድዶ
ቲኩ ብር ተጫውቼ የሆነ ጊዜ በተደጋጋሚ ሪፖርት አድርጌ ነበር። ቴሌ ብር እስካሁን ተጠቅሜ አላውቅም፣ ግን እሺ፣ ወደ ቴሌ ብር እንትኑ ዊዝድሮ ወደ ተደርጓል።
ሲቪዎት ነው ያስተላለፉት።
እኔ ሳ- ሳላቅ ቴሌ ብር ነካው። እኔ በሲቪ ብር ነው የምጠቀመው እና ደንበኛችን መስመሩ የተቆራረጠ ነው ምናሉኝ።
በሲቪ ብር ነበር ስጠቀም የነበረው።
እሺ ቴሌ ብር የለኝም እና ቴሌ ብር ተ- ተሳስቼ ነክቼ withdraw ተደረገ። ወደ የትኛው ቴሌ ብር እንደገባ አላወኩኝም።
እሺ፣ ደንበኛችን በዚህ ስልክ ቁጥር ነው ያስመዘገቡት።
አ
እሺ፣ ደንበኛችን ስንት ገ- የገንዘቡ መጠን ስንት ነው?
አምስት መቶ ብር
እሺ እሺ፣ ደንበኛችን ሙሉ ስሞትን ይንገሩኝ።
ዘሪሁን ጌታቸው
እሺ መቼ ነው?
almost ከሳምንት በላይ ሆኖታል።
ቀኑን እ፣ ያስታውሱታል? ምናልባት
ቀኑን እ፣ የሆነ ጊዜ በቴሌግራም ልኬላቸው ነበረ።
እሺ።
ገና በዚህ እንደ- ቁጥር ነው ያስተላለፉት?
እ?
በዚህ ቁጥር ነው የ- የ- ቴሌግራም የሚጠቀሙት?
አ እሺ፣ ደንበኛችን መስመር ላይ ጠብቁን። ደንበኛችን መስመር ላይ አሉ?
አለው እኛ እሺ።
በሀያ አንድ ዜሮ አምስት ነው እንትኑ አዎ፣ ቀኑን ቴሌግራም ላይ የላኩትን ማግኘት ችያለሁ። በሀያ አንድ ነው የሚለው በሀያ አንድ ሀያ ሁለት
አ፣ በሀያ አንድ ዜሮ አምስት ከዚህ በፊት ሲቢኦትን ነው አደለ account ኡ የሚ- የሚከቱት አዎ ወደ ቴሌብር።
እም፣ እሺ ደንበኛችን ላረጋግጥሎትና መልሼ እደውልልዎታለሁ።
እሺ እሺ እናመሰግናለን። መልካም ቀን።